ተበላሸ።
hello hello ሰላም ጤና ይስጥልኝ።
አብሮ ይስጥልን።
okay ተደውሎ ነበር። አሁን
በማን ስልክ ላይ ማ አሁን በ- ወደዚህ ስልክ በዚህ ቁጥር ደውዬ ነበር። ምናልባት ዘጠና አንድ ሰላሳ ሶስት ላይ የደወልኩት ነው።
ቺፕ ቺፕ ብለው ነበር የደወሉ።
አዎ አዎ አዎ።
okay አዎ።
እሺ ለማዘዝ ፈልጌ ነበር የፋሲካ ጥቅሉን።
አዎ እሺ ይችላሉ። app ኡን እም፣ app ኡ ባሉት
app ኡ አለኝ ግን ቴሌብር እየሰራ አይደለም እና ሌላ account መጠቀም እችላለሁ? CBE ሳይሆን የአዋሽ ነው ያለኝ እና በምን guide ሌላ- ታደርጉኛላችሁ ብዬ
አዎ ለጊዜው እንኳን wallet ብቻ በእንትኑ ቴሌብር ብቻ ነው ያለን። ይቅርታ በሱ መክፈል እሺ።
ከቻሉ ነው የሚመጣው።
እሺ እሱ ከሰራልኝ እንዴት እንዴት ነው የሚሆነው? ዛሬ ካዘዝኩኝ ለመቼ ነው? ለነገ ጠዋት ነው ወይስ ዛሬ ማታ?
ያው ነገ እንኳን በዓል ነው እ፣ ለሰኞ ነው ማታ?
የሚሆነው። አዎ ትላንት ለዛሬ ማዘዝ ማታ ነበረበት አይደርስም?
ለዛሬ ደግሞ ኦ፣
እ፣ ለነገ ዛሬ ነበር ተዘጋው ነገ የፈለኩት።
ነበረ የሚያ- የሚደርሰው
አዎ።
ከዛ ነገ በዓል ስለሆነ ስራ አይኖርም።
እም፣ እሺማ፣ ሰኞ ነው የሚሆነው። እሺ እሺ፣ መልካም ቀን። እሺ።
እሺ